ጤና ይስጥልኝ ጠብታ አምቡላንስ
አብሮ ይስጥልኝ።
አቤት ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን ደህና ነኝ። እንትን ጤና አገልግሎት እ ስልክ ነው ልበል?
አይደለም እ አይደለም፣ የምንድን ነው? ማ-
የግል አምቡላንስ service ነው የደወልከው።
የሆነ መረጃ ብትሰጪኝ ትችያለሽ።
የምን መረጃ?
እንትን ነበረ እንደ አጋጣሚ ፈቃደኛ ነሽ?
እሺ እ እንደ አጋጣሚ ወደ ገጠር ነው ያለ ነው እና እሺ እ እንትን እኔ ትንሽ ያው ጤና ባለሙያም ነበርኩ ያው እየተማርኩ ነበረ እና እሺ
ቀይ መስቀልም ሰርቻለሁ እ